ሰላም ጤና ይስጥልን። ቤስቱ ቤት ሰላም ነው እናት?
እግዚአብሔር ይመስገን ነበር።
agent ነኝ ዳንኤል እሺ ኮምቦልቻ እና እሺ
የመኪና ውድድር ጨዋታ ለማስጫን ፈልጌ ነበረ። እኔ እስከ ዛሬ የት የምጫወተው ዳንኤል ነው ውሻን- ያልከኝ?
አዎ ዳንኤል እሺ የት ነው?
እ፣ ኮምቦልቻ እሺ ምን ነበር የፈለግከው?
የፈለኩት የእንትን የመኪና ውድድር ጨዋታ አለ መሰለኝ እና እሺ አሁን እሺ አሁን ላይ እሱን ጨዋታ እየተለመደ ስለመጣኝ አካባቢ እሺ እና እሱን ለማስጫን ፈልጌ ነበር።
እሺ እሺ ጠብቀኝ አንዴ።
እሺ
እሺ እሺ
ሄሎ
Hello።
እ፣ ዳንኤል እዛ ውቤ ስልሳ ሁለት ላይ ነው የሚጫንልክ?
አዎ አዎ okay እ፣ እሺ AnyDesk ላክልን። እሺ እሺ AnyDesk አይ እ፣ እኔ ጊዜ የሚፈጅ ምናምን መስሎኝ አሁን ready አልነበርኩም። እ፣ ልደውልልሽ ready ላድርግና ወይስ እንዴት ላድርግ?
ትችላለህ። Okay አይ ዝግጁ ከሆንክ ብዬ ነው።
አይ አ- አይደለም እ፣ normally additional መጫን ነው ይቻላል።
ወይስ የእንትኑ ነው ማለት ይሄ ተጨማሪ ነው ወይስ እዛው ኬን ነው እንዳለ ሆኖ ነው የፈለግከው?
እስከ ዛሬ ጨምራችሁ?
የማጫውተው እንትን ነበረ ምን?
እ፣ ው- እ፣ horse ና እ፣ okay racing በዲሽ እ፣ አ በዲሽ ነበረ የማጫውተው።
okay ስለዚህ ችግር የለውም። በቃ ወይ ፋይሉን ላክልክና አውርደውና ከዛ እ?
ስጨርስ ፋይሉን ላክልክ አውርደውና እሺ ስጨርስ አሳውቀን።
እሺ የሚወርድ ፋይል አለ?
አዎ ዝም ብሎ copy link ማድረግ ነው። አንድ ክሮም ላይ ወይ የሆነ browser ላይ paste ስታደርገው እሺ download የሚል መጣ፣ download ማድረግ ብቻ። ከዛ ስጨርስ ትነግረናለህ። ወይ
እሺ በቃ እንደዛ አደርጋለሁኝ። እ፣ እ፣ ቴሌግራም ላይ ላኪልኛል።
እሺ፣ አሁን ልክላለሁ። እሺ፣ እሺ እሺ እሺ፣ thank you እሺ።
እሺ